ሄሎ
ሄሎ
አቤት ሄሎ፣ ጤና ይስጥልኝ። አሁን ደውሎ ነበር ፊሊንግስቶኖምስ
አ ፊሊንግስቶኖምስ ደውሎልን ነበር። አሁን
አሁን አ
ኧረ እኔ አልደወልኩም።
እሺ፣ ይሄ የስራ ስልክ ስለሆነ አይደውልብን፣ busy ይሆንብናል።
ምን አልክ?
የስራ ስልክ ነው፣ busy ይሆንብናል። ዝም ብሎ አይደውሉ።
ና እንዴ አሁን ደወልኩት። እኔ አይደለሁም። ሄሎ